ጤና ይስጥልኝ። ቤት ቤት ዲቦራ ነኝ። በአካባቢ ምንረዳው እና ዲፖዚት አድርጌ ነበረ ንግድ ባንክ እና እስካሁን አልገባው።
ሲቢ ብር ነው።
አ ከሲቢ ብር የተላከልን ሜሴጅ ፎርዋርድ አድርገልናል ቴሌግራም ላይ።
አላረኩም አላረኩም።
እሺ ቴክስት ሜሴጇን እና ሲቢ ብር የምትጠቀምበትን ቁጥር አንድ ላይ አድርገህ ቴሌግራም ላይ ላከልን።
ቴሌግራም ላይ አዎ ቴሌ የሰፖርት ቴሌግራም አለ አይደለ?
እንትኑ ነው ይሄ የኮዱን ነው የምልከው።
ብር ሲቆርጥ እኮ message ይልክልሃል አይደለ? ይሄን ያህል አዎ።
ቃል ይሄን ያህል ይቀራል። እሷን message message ኧን አዎ
እሺ እሷን እና CBE ብር የምትጠቀምበትን ቁጥር አንድ ላይ አድርገህ ላክልንና በ- እናሳውቅልን።
በምን ስልክ በምን ስልክ ቁጥር
ቤት ቤት ፔጁ ላይ ስትገባ የስልክ ምናምን ምልክት ያመጣል አይደለ? ቴሌግራም ሎጎ አለች አይደለ?
አ ስትነካት ወደዛ ይመጣሃል። ወደ support ቴሌግራም እሺ ይመጣሃል።
እሺ እሺ